ይመስለኛል እንደ ትላንት የመጀመሪያ ቀን ሳያት ያኔ የቤል ሱሪው ነገር በተር በተር በተር ከአዲስ ከተማ በቶሎ ዞዬ ቤት የአራት ኪሎ ልጅት ነች ከናዝሬት ስኩል መንገዷ ባራዳ በኩል በግርግሩ መሃል ተያየን እኔና እሷ ያኔ ተገናኘን ፒያሳ ላይ ፒያሳ ላይ ትዝ ይለኛል አይኔ ከአይንሽ መጀመሪያ ስተዋወቅሽ ፒያሳ ላይ ፒያሳ ላይ ታሪክ ያለው ጁደ ላይ አዲስ አበባን ሳያት ሰባዎቹ መሃል ትዝ ይለኛል ብዙ ነገር ሮሃና ያንቺ ፍቅር አባትሽ ያ ጀነራል አስሮ ሲገርፍ ወንድሜን እኔና አንቺ ግን አልፈናል ፍቅርን በባላንጦች መሃል አስታውሳለሁ መጽሐፍቶቹን ሳመጣልሽ አዲስ ባሉ ሎሬት ጸጋዬን ከአራዳው ስር ብለን ተቀጣጥረን አውቶቡሷ ሳትመጣ በእግሬ ቀድማት ነበር በግርግሩ መሃል